ሄሎ ሄሎ፣
ሄሎ።
አቤት። ሰላም ጤና ይስጥልኝ።
አብሮ ይስጠልኝ። ደህና ነህ?
ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት አዳርክ?
እግዚአብሔር ይመስገን።
አለን ሁሉ ሰላም ነው። ከፍልንት ስቶ ነው ምስ ነው ምን አልከኝ አባ?
ከፍልንት ስቶ ነው ምስ ነው።
አዎ አዎ፣ እመጣለሁ ዛሬ እሺ እሺ እመጣለሁ።
እሺ እሺ እሺ እሺ